hello hello ጤና ይስጥልኝ።
አዎ ይስጥልን።
አለ ጽጌ ወልዴ
አዎ አዎ መልካም ከአሪፍ ቤት ነበረ የምደውልልሽ።
እሺ አናግሬ ነበረ እየሰ- እየሰራንበት ነው ችግር የለም ብዬሽ ነበር አልሰማሽኝም አዎ ልክ ነው አ እየሰራችሁበት ነው ዛሬ?
አዎ አይ ብዙ post ኦች ስላሉን የሆነ በተራ በተራ ስለሆነ የምንሰራው daily ላይደርሰው ይችላል አንዱ አንድ ቀን አንዱ አንድ ቀን እያደረግን ነው የምንሰራ እንዲህ ችግር የለም አሁን እየሰራ ነው እሺ እሺ ልክ ነው እሱማ ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውለው ማመልከት ይችላሉ።
እሺ እሺ እሺ እሺ ደንበኛችን መልካም ቀን